ያው ሰላም ጤና ይስጥልኝ።
hello እ፣ ጋሻቸው ናትናኤል
እ ጋሻቸው ናትናኤል
አ
እ፣ ከዊ ፕላስ ሶሉሽን ድርጅት ነው የምደውለው።
okay ዊ ፕላስ ሶሉሽን እ፣ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው።
እሺ እናም ለአሽከርካሪዎች ለየት ያለ ነገር ይዘን መጠናል። ድርጅታችን ከእያንዳንዱ trip ላይ አስር percent የምንቆርጥ ሲሆን ከምንቆርጠው አስር percent ላይ አራት percent ኡን ለአሽከርካሪዎች የምንቆጥብ